ጤና ይስጥልኝ ተክለ ሃይማኖት ሆስፒታል።
ጤና ይስጥልኝ ተክለ ሃይማኖት ሆስፒታል።
አዎ
ከአሪፍ ፔ ነበር የምደውለው ቤዛዊት እባላለሁ።
ኬት?
ከአሪፍ ፔ
እሺ ስለ POS machine ኡ ለመነጋገር ነበረ።
ማን አለ አሁን እዚህ ጋር የምታነጋገር? ይሄ coordinator ስንቱ ጋር ነው የደወልሽ?
እ?
የምን የ- የ- የምን POS machine ነው?
አሪፍ ፔ አሪስቴ የሚባል አለ? ሰላሳ ሶስቱ ላይ ደውይላቸዋል። reception ጋር ምን አልሽኝ? እንደማይነት reception ኖች ናቸው የሚጠቀሙት።
እሺ እኛ ሳይሆን reception ነን። ዜሮ ዘጠኝ አርባ ሰላሳ ሰላሳ ሶስቱ ላይ ደውይላቸው።
ዜሮ ዘጠኝ አርባ ሰላሳ ሰላሳ ሰላሳ ሰላሳ ስድስት
ዜሮ ዘጠኝ አርባ ሶስቱ ሰላሳ ከዛ በኋላ እሺ ዜሮ ዘጠኝ አርባ ሶስቱ ሰላሳ ሰላሳ አዎ፣ ሰላሳ ሶስት ሰላሳ ሶስት okay ዜሮ ዘጠኝ አርባ ብዬ ሌላውን ሰላሳ ሶስት ሰላሳ ሰላሳ ሶስት ሰላሳ ሶስት አዎ።
እሺ አመሰግናለሁ እንደመኛችሁ
ስለ ስለ